እኔ ሳሙን እንትን ብዬ ነበረ በፍጹም ሲስተሙ እንትን ሊል አይችልም። እሺ ያው ሳትገባበት ሳትገባበት አይቆረጥም
እና እና ሲስተሙ እንኳን እንትን ሲል የሁሉም ነው እንጂ የእሷ ብቻ ተለይቶ እንትን አይልም። ስለዚህ ሲስተሙ ትክክል ነው። በሰላሳ ብር negative መጥቷል።
መቶ ሰላሳ ብር negative መጥቷል።
አዎ
ሄዋን ሄዋን hello ሄላ ወይ ወይ እናት
ሰማሽኝ? ኤዱ ምን አልሽኝ?
ኤልሽ negative መቶ ሰላሳ ብር መጥቷል።
እኮ እሷ እኮ ከጠዋት ጀምሮ አር- እኛ ጋር ደግሞ አራት መቶ አስር ነው negative የሚለው ልጅቷ ደግሞ ከጠዋት ጀምሮ አልሰራችም። አሁን የከሰዓት ከሰዓት ስትገባ ነው እምቢ ያላት።
አዎ ግን ይሄ እንደዚህ ሊፈጠር አይችልም። ምንም ሳይሰራ ይሄ ሊመጣ አይችልም። አሁን አዋርቻቸው ነበረ supervisor ኦቹ በፍ- በፍጹም አሉ። ሲስተሙ ይሄን ሊያመጣ እ?
አይችልም። ሲስተሙ ይሄን ሊያመጣ አይችልም።
እኮ እኛም እኮ ግራ ገባን። ልጅቷ የከሰዓት ነች አሁን ነው የገባችው።
አዎ።
ከዛ password ኡ እምቢ ሲል ጊዜ ልገባ ልሰራ ስትል እምቢ ሲላት password ኡ ነገርናት።
አዎ እኮ ልከንላቸዋል። እኔ አሁን ነው የገባሁት። ያው የዚህ site ነው ግን ልከውልሽ ነበረ
አዎ እኮ ልከው ነበረ ልከው የ password አዲስ password አዲስ password ማለት ነው።
አዎ።
ልገባበት። ስለዚህ እ፣ ሲስተሙ ሲሰራ ነበር ማለት ነው።
ምን ወዲህ ነው ነው አንድ ሁለት ሰዓት እሷ ከኔ ጋር እንደዚህ መሮጥ ትወዳለች። ኃላፊነቱን የጎዳት ነው።